ሰላም ጤናችሁ።
ሰላም እንዴት እንትን ሆን ነበረ በቅርቡ ይጀምራል እንዴ?
ቀንሰው hello እንትን ተመዝግበን ነበር የኦንላይን ምዝገባ የ video editing ተመዝግበን ነበር ይጀምራል እንዴ በቅርቡ?
የስራ ልምዱን ነው እ እ የስራ ልምዱን ነው
የስራ ልምድ ሳይሆን ትምህርት መማር ትፈልጋለች ተብለን ተመዝግበን ነበር የት ነው የተመዘገቡት?
በሰባ አምስት መጨረሻው ስልሳ ስልክ ቁጥር ልከናል።
እሺ ኮርስ መርጣችኋል? account አስገብታችኋል?
አዎ በ account አስገብተናል፣ ግን አንድ ሳምንት ምናምን አልፎታል። አይጀምርም ይጀምራል።
እሺ እን- እናሳውቃለን መቼ እንደሚጀምር። ችግር የለውም። ከሶስት ሳምንት በኋላ ይጀምራል። እንደውልላችኋለን።
okay እሺ በ- ልክ ነው። አይ እናንተ ስልክ ነው ሰባ አምስት መጨረሻው ስልሳ ያለው ዘጠኝ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ ሶስት ስልሳ ትክክል።
አዎ ልክ ነው።
በቃ እሺ እሺ እሺ እናመሰግናለን።
እሺ